hello አቤት በቃ ከሞላ ጎደል ያው እንትን ጉዳይሽን ወስጃለሁኝ እና ይደወልልሻል። እሺ ጠበቆች ይደውሉልሻል። በጣም ከቆየ በአርባ ስምንት ሰዓት ውስጥ ግን በሀያ አራት ሰዓት ባለው ጊዜ ውስጥ ይደወልልሻል። ስልክሽን አጠገብሽ አድርጊ። ሲደውሉልሽ እንድታነሽ እሺ።
እሺ በቃ አደራችሁን እንጠብቃለን።
ምንም ችግር የለውም። ይደወልልሻል። ምንም አታስቢ። ለዚህ ይደወልልሻል። ስለ ደወልሽ እናመሰግናለን። ሰላም ወይ።